ጤና ይስጥልኝ በስጦታ ቤቴን የምልረዳው
አሁንም ድጋሜ ሁለት ሺህ deposit አርጌው አልገባልኝም
deposit እየሰራ አይደለም
መጀመሪያ እያስተካከልን ነው ልክ ሲስተካከል መጀመሪያ ያወጣኸውም ብር ይገባልሃል deposit ኡም ይስተካከላል እስከዛ ግን ትንሽ ታገሰን እሺ deposit አሁን ብር የመጀመሪያው ማለት ነው አንድ ሺህ አርጌው አልገባልኝም ያ- deposit ኡ በቴሌግራም ሲስተካከል መጀመሪያ የላከውም ገንዘብ ይገባልሃል ከዛም በኋላ ሁለተኛ- ማስገባት ከፈለግ ሁለተኛ ይስተካከላል ማለት ነው።
deposit ያደረገው ሁለት ሺህ ነው
hello ወይ ሁለተኛ አሁን deposit እየሰራ አይደለም እያስተካከልን ነው ተስተካክሎ ሲጨርስ ይገባልሃል እሺ ትንሽ ታገሰን